ይህም ስፖርት በኮም ነበር
ኮል ብታይ ወጣ ነው ነበር ወደ ቴሌብር እና ቴሌብር ላይም አልገባም። ኮል ስፖርት ደግሞ ወጣል።
እሺ ትራንዛክሽን ሂስትሪ ላይ ይግቡና ትራንዛክሽን ሂስትሪውን ስክሪንሻት አድርገው ቴሌግራም ላይ ላኩልን ያስተላለፉበት።
ትራንዛክሽን ሂስትሪ አዎ የት ሁሉ ስፖርት ገባ አገኘዋለሁ።
አዎ ሁሉ ስፖርት መሆን የሚለው ሲገቡ ትራንዛክሽን ሂስትሪ የሚል ያገኛል።
እሺ ከትራንዛክሽን ሂስትሪውን ላክሽ።
እሱን ስክሪንሻት አድርገው ቴሌግራም ላይ ነው የሚልኩት። ቴሌግራማችን ደግሞ የጥያቄ ምልክቱ ጋር አለሉት።
okay ቴሌግራማችሁ በምንድን ነው? በዚህ ነው በዚህ ነው?
አይደለም የጥያቄ ምልክቱ ጋር website ላይ አለ የቴሌግራም ምልክት፣ እዛ ላይ ነው የሚልኩት።
ሁሉ ስፖርት ላይ ጥያቄ ምልክት ውስጥ ገብቼ አዎ እሱ ጋር ሲገቡ የት- የቴሌግራም ምልክት አለች አይደል? እሱ ውስጥ እ, ነው የሚልኩልን። እሷን ሲነኳት ወደ website ኣችን ትመጣለች።
እሺ እሺ አለች